ጤና ይስጥልኝ Hello Visa አለም ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
አብሮ ይስጥልኝ። የካናዳ ጉዞ መረጃ ፈልጌ ነበር።
እሺ ደንበኛችን ካናዳ ለምን ነበር መሄድ የሚፈልጉት?
ለስራ
እሺ እ እስክሪብቶና ወረቀት ይዘዋል?
እ እስክሪብቶና ወረቀት
አልያዝኩኝም። ቢያዝ አዎ ያዙና ጻፉ። step ኡን እንድነግሮት ብዬ ነው።
እሺ
እሺ ደንበኛችን መስመር ላይ ነዎት? ደንበኛችን መስመር ላይ ነዎት?